ছিল Peshtavini ஆமாம் ኪሎ አቤት
ከበርገር ባስካሳች ሀያ ሁለት ሄድ አስወጪልኝ እስኪ ያለሁት አሁን ገና ነው። አ- አንትን መስቀል ፍላወር ድሼ እየመጣ ነው። በጣም ነው የደከመኝ ማለት ኪሎ ኦርደር ይዘሃል? አንድ ክፍል
አስኩም ስንት ነው ኦርደር ነበሩ?
ኦርደር በሩ ሀምሳ ሶስት ሰማንያ ስድስት ሀምሳ ሶስት ሰማንያ ስድስት ነው ያልከኝ?
አዎ ደስታ ነህ?
እ?
ማን ነው ስምህ?
እኔ ጌታሁን ያለሁ ቦሌ ነው።
ሀምሳ ከ- ሶስት ከ- ሰማንያ ስድስት ሀምሳ ከአስራ አንቺ ሶስት ሰማንያ ስምኝነት አለ።
ስድስት አይደለ?
አዎ።
መስመር ላይ ጠብቀኝ።
እሺ
ላይ ነው ያለሁት። አዎ ደስ አለሽ? ግን ቢቱ ብዙም ደማቅ አይደለም። ደማቅ ነበር የፈለኩት። ወደ አበባ ጋዳ አበቤን አድርጌ መጥተሽ እኮ ቆ- ቆርጠሹ ነው እንትን በኢለት ማነው በረከት ጠይቂው። ስንት ደቂቃው ነው ኤርሜል ጠይቅ በረከት በት ጌታሁን አቤት።
ከካሳንቺስ ወደ ሀያ ሁለት መሄድ order ይውጣኝ እያለ ነው አምስት ደቂቃው ኤርሜል ጠይቅ እኮ ጌት አቤት ጌታሁን አቤት አይወጣም ስራው እሺ
እሺ እሺ
ሰምቶኛል